Hello hello ጤና ይስጥልን best hello
አቤት አብሮ ይስጥልን ዘራብሩክ እባላለሁ ከሶዶ ነው የምደውለው እሺ agent ነኝ
እሺ ምን ልርዳህ ዘራብሩክ እ እንትን የሆነ ቲኬት ተልኮ ነበረ unclaim ማለት ነው አ
እዛ ላይ too late too late ይለኛል አብዛኛው ማለት ነው ምን ይለኛል too late to redeem ምናምን የሚል ጽሁፍ ነው የሚያመጣልኝ redeem ሳደርገው ማለት ነው okay slip ኡን ስታስገባው እህ እ slip ኡን ስታስገባው ነው አዎ slip ኡን ሳስገባው እም እንደዛ የሚል ጽሁፍ ነው የሚያመጣልኝ የተወሰኑትን redeem አድርጌዋለሁ የተወሰኑ ግን አብዛኛው እንደዛ የሚል ነገር ያመጣልኛል
okay እስቲ ቆይ አንድ ጊዜ ጠብቀኝ እሺ
እ ዘራ ብሩክ ወይ ምን እንደሚል ፎቶ ትልክልናል አንስተክ እሺ እሺ ቴሌግራም ቲኬቱንም ልላክላቸው አንድ ላይ እሺ እሺ እሺ